ሄሎ hello፣ ጤና ይስጥልን።
ሌሎችም አቶ ዘበነ ኖት?
አዎ ከ WePlus Solution ነበረ እና የምደውሉት ከ ከ WePlus Solution ባለፈው አውርተን ነበር።
አዎ አዎ አዎ አዎ እና register አላደረጉም እና register እንዲያደርጉ እንትን እየደወልን ነበረ እና ከቢሮ ነው።
እሺ አሁን ጸጉር ቤት ላይ ስጨርስ እደውልልሻለሁ።
እሺ ወይ በ text link ኡን ልላክሎት ወይስ በ አዎ።
እሺ በ text ላክ- link ኡ እሺ እሺ እዛው ገብቶ መመዝገብ ይቻላል።
አዎ message ኡን ልክሎት እና በዛ እንትን ብለው register ያደርጋሉ።
እሺ thank you። እሺ እሺ ላኪ እናመሰግናለን። እሺ መልካም ቀን።